ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አይ መረ- መረጃ ሲሉኝ ጊዜ መረጃ ለመስማት ፈልጌ ነበር።
ምን አይነት መረጃ ምን አይነት መረጃ ነው የፈለጉት?
አይ ስለሱ ድንቅ ልጆች ምናምን ስለማወቅ ፈልጌ ነበር።
ይቅርታ ትንሽ ድምፅ ይቆራረጣል። እጹብ ድንቅ ልጆች ምን ማስመዝገብ ፈልገው ነው? እጹብ ድንቅ ልጆች ማስመዝመ- ማስመዝገብ ፈልገው ነው?
አዎ ነበረ። በዚህ ስብሰባው አሪፍ አሪፍ ልጆች
ምን አሉ?
አይሰማም።
እ፣ ምንድን አዎ ትንሽ ይቆራረጣል።
አይ እሺ ቆይ ስልቢው እንግዲህ